الو
الو ጤና ይስጥልኝ ቤስት
ወይ አዎ እን- እንትን ነው አንድ ፕሪንተር እምቢ አለኝ እና ከ- አንድ ካሸር የት ነው የት ነው የት ነው አንድ ካሸር እና አድሬስ እኮ ከየት ነው የት ነው ሾፑ አማኑኤል አማኑኤል አመድ የሚል ነው ኦኬ እ፣ ፕሪንተሩ ነው እምቢ አለ እምቢ ብሎ ነው አ፣ ፕሪንተሩ ሳይሆን ኖ ነው አ።
ካሸሩ ነው አ፣ ካሸር ስሪ አህ አህ አ፣ እ፣ ይሻሻ የሚል አ፣ እንትን የሚል።
እንትን አ- እንትን ታደርግልን ሎክ አድርጎ ነው ሎክ አድርጎ ነው ኦኬ ሎክ አድርጎ ነው አ፣ ጂአር ነው
እ?
ጂአር ጂአር ነው ጎልደን ሬስ
ጂአር ነው አ ነው አይደል ቨርቹዋል እ, አ፣ ጂአር ፈርቻል አ፣
ሾፑን ተነግረኝና እ፣ ራክ እልልሃለሁ ፓስወርዱን ቀይሬ እልክልሃለሁ አማኑኤል እሺ። ኃይል በለ አሁን በለ ሀይልና እ?
ፓስወርድ ወይ ፓስወርድ
እሺ ቴሌግራም ላይ ያው ሀያ አድርጉ ካሁን እሺ፣ አንዴ አንዴ ቆይ ይቅርታ እሺ ኮኔክሽን ጠፍቶ ነው እሺ ዜሮ ስለ መጨረሻ ምኑ ምኑ ዜሮ ሶስት ዶላር አርባ መጨረሻ ኖ ቴሌግራሙ ነው የምትለኝ አ፣
ቆይ ቆይ አንዴ አንዴ እሺ
ዜሮ ዘጠኝ ዜሮ ሶስት ብሎ የሚጀምረው አ፣ ዜሮ ሶስት አ እዛ ላይ ላክልህ ይኸው አልኩት
እሺ እ፣ አየሁት አየሁት እ፣ እሺ፣ አየኸው አየኸው ነገር ቸርች ሶስት አ፣ ልክ ነው ማለት ካናኮርዱ ልክ ይላሉ።
እሺ እሺ አየሁት በቃ ይስታ- ይስተካከላል ከአስር ሶስት እም፣ እሺ፣ ሾፑ በዚህ አሁን በአዲስ የተከፈተ ነበር እንዴ አዎ አዲስ የተከፈተ ነው።
ይሄ ኢባሽ ምናምን የሚለው ኢቢኤ ምናምን አዎ አዎ ኦኬ ማሻሽ ነው የሚመስለው።
አ ካሸር ሶስት አይደል በቃ አስተካክልልሃለሁ ካ- ካሸር ስሪ አዎ ይሄኛውን ፓስወርድ ቀይሮ ፓስወርድ ቀይሬለታለሁ ከነ ፓስወርድ ልክ ይላሉ።
በቃ ጥሩ እሺ አሁን እንትን እልልሃል አስታኪ ልክልሃል እሺ እሺ